Hello, Hossikling.
ሀሱ ወይ
እንቅልፍሽ ነው እኔ እናት።
ለምን ይወስደኛል?
አይ በቃ አንድ ሰዓት ተኩል ምናምን እኮ ነው የጠራው።
ማነህ?
ቶማስ ደህና ነሽ? አዎ
ደህና ነኝ።
ዘጠና እ የሞተረኛ ኦርደር የምታደርሽበት ጊዜ ነው የተኛሽው። ካላነሳሽው ዘጠና ሰባ አምስት ዘጠና ሰባ አምስት እሺ
complete በይልኝ። አሁን time አስተያየት ነው የሞተረኛ order ነው።
በቃ እሺ
እሺ እሺ።
እነግርልሃለሁ። እሺ
መልካም እንቅልፍ።
አንተ-